ሌላ
ሄሎ
አቤት አሁን ደውሎልኝ ነበር።
እሺ
ከወላይታ agent መሆን እፈልጋለሁ ብሎኝ ነበር አናግሮኝ ነበር።
እሺ እሺ አዎ ደውያለሁ።
አ እሺ አዎ አናግሮኝ ነበር እና እንትን በቴሌግራም የማናጀሩን ስልክ ልልክልሽ ነበር። በዚህ ስልክ I think አትጠቀሙም እና ቴሌግራም የምትጠቀሚበትን ላኪልኝ።
በዚህ እጠቀማለሁ።
okay፣ እሺ፣ hi ልበልሽ?
hi በይኝ። አዎ hi በይኝ።
በ- በየትኛው አሁን በዚህ በአስራ አንድ ወይስ ቅድም በ- በደወልኩልሽ?
አይ ቅድም በደወለልኝ።
እሺ እሺ እሺ እሺ
እሺ thank you